ሰላም ጤና ይስጥልን። ቺፕቺፕ
ሰላም፣ እንዴት አደርሽ?
እግዚአብሔር ይመስገን።
ደህና እግዚአብሔር ይመስገን። ለዛሬ የሚመጣ order ነበረን check ታደርጊልናለሽ?
እሺ፣ ማን ነበረ ቀየረማ?
admin? ስሙ ቅድስት admin ኗ ቲማቲም እና ሽንኩርት ነው።
አ ቸርችል
አ ቸርችል ሳይሆን ፖስታ ቤት ታች ኢትዮ ቴሌኮም ሄዶ አስራ አንድ ሀምሳ ሁለት ዜሮ አንድ ሀያ አምስት ነው አይደል ስልኳ?
አ ይመጣል ይመጣል ዛሬ።
ይመጣል። አዎ አዎ።
አይ check ሳደርገው detail ኡን በ driver ኡ accept እንትን አልሆነ ሲለኝ ነው።
አዎ ችግር የለም። ያው ዛሬ የወጣው list ላይ አይቼዋለሁ ይመጣል።
እሺ እናቴ፣ እሺ እሺ እሺ መልካም